హలో
ሰላም ጤና ይስጥልን ዶንኪ ኪዩብ ነው።
ጤና ይስጥልኝ ወጌሻ ልንገናኝ ነበረ።
እሺ ስሞትም አለበ
ኢሳያስ
ኢሳያስ ማን
ምዝግበር ቆይ እሺ ኢሳያስ ገብሩ
እሺ ስልክዎትን ይሰጡኛል?
ዜሮ ዘጠኝ አስራ አንድ እሺ ሀምሳ እሺ ዘጠና ሰባት
እሺ ሰማንያ ሰማንያ ዘጠኝ እሺ ከየት አካባቢ ነበር የደወሉልን?
አካባቢው እዚህ ወደ ሀያት ከየት እም
እሺ በአካል ነው ኦንላይን ለመማር ያሰቡት?
በአካል ነገ ነው ጀምሮ
ነገ ይጀምራል። አዎ ነገ ስድስት ሰዓት ላይ ሲኤምሲ ሚካኤል economics commission አዳራሽ እዛ ነው። ስድስት ሰዓት ላይ አቀባበል ፕሮግራም ይኖረናል። እዛ ነው ክላሱ
ክላሱ እዛ ነው።
ለነገ ብቻ ማለት ነው። orientation እና የአቀባበል ፕሮግራም ስላለን ነው።
Okay፣ ክፍያው ምናምን እዛ ነው።
ክፍያውን አሁን ከፍለው ማምጣት ይችላሉ። የዛ ሰዓትም መጥተው መክፈል ይችላሉ።
Okay፣ እኮ ሌላም ሰው ላስመዝግብ
ይችላሉ።
እሺ፣ ሰላም
አሁን ነው transfer የሚያደርጉት ወይስ
ይቻላል። ችግር የለም።
አሁን transfer የሚያደርጉ ከሆነ በምልክልዎት account ስልክ ቁጥር ቴሌግራም ላይ የሁለታችሁንም ስም ኢሜይላችሁን ምንድነው ስልክ ቁጥራችሁን በአካል ስለሆናችሁ ስልክ ቁጥራችሁን አድርጋችሁ የአካል ተማሪ መሆናችሁ ገልጻችሁ ትልካላችሁ።
እሺ፣ ዛሬ ለሚከፈል እና ዛሬና ነገ ለሚከፍሉ አስር ሺህ ብር ነው። ከዛሬ በኋላ ከነገ በኋላ ለሚከፍሉ ደግሞ አስራ አምስት ሺህ ብር ነው።
Okay፣ እሺ።
ስለዚህ account ልክ የልተውሎት በቃ እኮ ቴሌግራም ላይ ነው የምትልክልኝ እንደዚህ።
ነው normal text ላይ በሰባ አምስት ቤት ስልክ ነው የምልክልዎት እሺ፣ እሱን ነው የሚያስገቡት። የቢ- የ account ኡ ስም ቢኒያም መለሰ ነው የሚለው
ነው ዘጠና ሰባት ሰማንያ ዘጠኝ አዎ።
እሺ፣ ስለዚህ ያስገቡና ቴሌግራም ላይ ይላኩልን።
እሺ።
ነገ ደግሞ ስድስት ሰዓት ላይ ሲመጡ ሁለታችሁም ከመጣችሁ screenshot ያደረጋችሁትን ይዛችሁ ተገኙ።
Okay፣ አንድ ላይ መክፈል ይቻላል። ሁለቱም እ፣ ይቻላል።
በነጠላ አዎ።
እንክፈል።
አ- አይ ችግር የለም። አንድ ላይ ክፈሉና እዛ ላይ ግን ስትልኩልን
እህ።
እንትን አድርጋችሁ ላኩልን የሁለታችሁንም ስም በታተም እሺ፣ እንደዚህ በታተም በሳት ይባላል።
ይቻላል።
እሺ።
እንደዛ እሺ። እናመሰግናለን። መልካም ምሽት። አሁን account እንልክልዎታለን።
እሺ፣ እሺ።
እሺ፣ ነገ እንገናኝ።